ሄሎ ጤና ቤት ቤት አብረ ስትልን ሰላም አሉ።
እግዚአብሔር ይመስገን።
አንድ አንድ የትኬት ውጤት ንገሪኝ እስኪ።
እሺ ንገረኝ።
አስራ ሶስት ስልሳ ሁለት እሺ
ሰባ ሶስት ሰባ ሶስት ሰላሳ ስምንት
እሺ ይህ ትኬት አንድ ጨዋታ ወጥቶበታል። ውስጥ ነው። እሺ
መልስ እንትን የለውም።
አዎ ቦነስ አይኖረውም። odd ኡ ከሀያ በታች ስለሆነ ቦነስ አይኖረውም።
እሺ ሌላ አንድ ልንገርሽ አስራ ሶስት ሀምሳ ሁለት እሺ
ሰማንያ ሁለት አርባ አንድ
ይሄኛው ስድስት መቶ ሁለት ብር አሸንፈሃል። ስለዚህ ሱቄ ሄደህ መውሰድ ትችላለህ።
ስድስት መቶ ሁለት ብር እሺ እሺ ሌላ አለ?
ሌላ አንድ ነበረኝ ቸክላ አድርጋ አንዴ እሺ
አስራ ሶስት ሀምሳ ሶስት እሺ ስልሳ አምስት አርባ አራት
እሺ ይሄ ደግሞ ሶስት ሺ ሰባት መቶ ዘጠና አራት ብር
ሶስት ሺ ሰባት መቶ ዘጠና አራት ብር
እሺ thank you አመሰግናለሁ።
እሺ መልካም ቀን። እኔም አመሰግናለሁ።
እሺ እሺ